ሄሎ አትክልቲ፣ አቤት።
ካሸር ስንት ነው የዘጋብህ? ሶሪ ሽር እስካሁን ሎጊን አላ ነው ለሳዘው እኮ በካሸር ስንት ነው የምትሰራው? የትኛውን ልግባልክ?
ሁለት ካሽር ነው የምትከፍችልኝ። አሁን አንደኛው ክፈችልኝና ሌላኛው ኮቪድ ይልኛል።
ምንድን ነው እየከፈተልኝ አይደለም፣ ሪስትሪክት ተደርጓል መሰለኝ። እስቲ እንትን ላይ ዲስፕሌይ ላይ አድርግልኝ።
አሁን አሁን እ?
ቲቪ ላይ ነው ያለሽው።
እ?
አሁን ቲቪ ላይ ነው ያለሽው።
ነው እንዴ?
አዎ።
እሺ። ስለዚህ cashier one ን እዚህኛው ላይ cashier one ን ልግባ።
አዎ አዎ። እሺ እሺ እደውልልሃለሁ። በቃ እምቢ ካለኝ cashier ሁለት ምን ላይ ነው የምገባልክ?
cashier ሁለት ላይ ደግሞ ሌላ ኮምፒውተር ማለት ነው።
ሌላ ኮምፒውተር። እሺ እ፣ አዎ።
ይሄኛውን ልጨርስና የዛኛውን ኮምፒውተር ደግሞ ደውዬ እቀበልሃለሁ። AnyDesk።
እሺ እሺ።
እሺ አሳክልኝ